Hello ጤና ይስጥልኝ። ከቢጃ የነበረ የምደውለው ሰላም የኪሩቤል ስልክ ነው።
አዎ ኪሩቤል ነኝ እሺ። በትኬት ቁጥር ሀምሳ ሰባት አስራ ሶስት የተመዘገበ customer ሀምሳ ሰባት አስራ ሶስት ሀምሳ ሰባት አስራ ሶስት እሺ የተበላሸበት draft ማሽኑ በረዶ አይዝም ነበር የሚለው እና በረዶ ማይዘው ደግሞ ከተጸዳ በኋላ ነበረ።
እሁ።
በረዶ አሊዝ ያለው ከተጸዳ በኋላ ነው ማለት ማሽኑ የተበላሸው በስመ አብ።
ከተጸዳ በኋላ ነበረ።
አዎ፣ አዎ፣ አዎ።
ከዛ ዛሬ ግን የተደወለለት የጽዳት complain ነው ተብሎ cleaning team ነው የደወለለት።
አሀ ክ- cleaning ኦች ሄዱለት ነው ምን አለኝ?
አ፣ cleaning ሲሜር ሄደው ነው የምትይኝ?
አዎ የደወሉለት የጽዳት እንትኖች ናቸው እንጂ የጥገና ክፍሎቹ አይደሉም።
እሺ፣ እሺ፣ እሺ። ስለዚህ እ፣ check አደርጋለሁ፣ እልካቸዋለሁ። እሺ፣ እሺ። አይ ሆና እልካለሁ። እሺ፣ እሺ። እንዳለ መጣ። አቤት። አዎ፣ ቴክ ይላል።